ማንን አምኜ ከማን ጋር ልኖር ስንቱን ሰው ፈትኜ ወያ ይቀመስ እንደ ጭብ በምን ልወቀው መስኜ ከማን ጋር ልኑር ለማን ታምኜ እንደምን ሆኜ ችግር ገበና ሚስጥሬን የጓዳዬን ጉድ የቤቴን ዝርግፍ አድርጌ ካንጀቴ ሳላስቀር ማውራቴ ለኔው ገረመኝ ተላላነቴ የዋህነቴ የሚታመን ቢጠፋም ከመቻል በቀር ይህ ብስገላን መጉዳት ነው በነገር ማረፍ ንርዳኝ ብለው ቢነግሩት ገበናን ገልጸው እንዴት እምነት ይበላል ቤት ያፈርሳል ሰው ቅንነት የለሰሰት ይህዋ በቃኝ ከራሴ ሰው ማስበለት ማመን አስጠቃኝ አይሞኝነቴን አይሞኝነቴን ተላላነቴ ምንም ሳላስቀር ሚስጥር ማውራቴ የዋህነቴ በአቋሟ ይታወቅ ባካሄድ ተገልጿ ይታይ ስውር ነው ሆድ ወይ ደሞ አይመሰክር ቢመረመር ክፉና ደጉ ሰው ጉዳት ሲያደባ ያድራል አንደኛው ባንዱ በወዳይ ዘመዱ በወዳይ ዘመዱ በወዳይ ዘመዱ ሰው ነው ቢባል ሰው መድኃኒቱ አጥፊውም ሰው ነው ዞሮ ጠላቱ ለእኔ የሚገጠመኝ ወዳጅ አልኩት አብሮኝ የሚሞት ታማኝ አረኩት የልቤ ሚስጥር እያካፈልኩት ገዳይ ታሰብኩት ገዳይ ታሰብኩት ገዳይ ታሰብኩት ምናምኜ ከማን ጋር ልኖር ስንቱን ሰው ፈትኜ ሰው አይቀምስ እንደ ጭብ በምን ልወቀው መስኜ ከማን ጋር ልኑር ለማን ታምኜ እንደምን ሆኜ ችግር ገበና ሚስጥሬ የጓዳዬን ጉድ የቤቴን ዝርግፍ አድርጌ ካንጀቴ ምንም ሳላስቀር ማውራቴ ለኔው ገረመኝ ተላላነቴ የዋህነቴ አማላጅ መስሎ ቀርቦኝ የሚያደረግ በትሁት ተመስሎ በመልካም ወዳጅ ልባም ነው ሲምል ሲገሰጽ ከልቡ መስሎኝ የትም ጣለኝ ካውላላ ከሰውነት ጥሎኝ ናንዳንዱማ ለችግር መቼ ይደርሳል ለተንኮል እንቅልፍ የለው ሌሊት ይጓዛል አይሞኝነቴን አይሞኝነቴን ተላላነቴ ምንም ሳላስቀር ሚስጥር ማውራቴ የዋህነቴ ነገር በቃኝ እርም ብዬ ቆርጦ ለመተው አቅም አነሰ በሕይወቴ ያለው ገና ሳልሞት ባይኔ ያየሁት አፈር ሲያለብስ ሁሉም ደህና ሰው እየመሰለኝ ማመን ገደለኝ ማመን ገደለኝ ማመን ገደለኝ ሰው ነው ቢባል ሰው መድኃኒቱ አጥፊውም ሰው ነው ዞሮ ጠላት ለኔ የሚገጠመኝ ወዳጅ አልኩት አብሮኝ የሚሞት ታማኝ አረኩት የልቤ ምስጢር እያካፈልኩት ከዳኝ ታዘብኩት ከዳኝ ታዘብኩት ከዳኝ ታዘብኩት ከዳኝ ታዘብኩት ከዳኝ ታዘብኩት ከዳኝ ታሰርኩት ከዳኝ ታሰርኩት ከዳኝ ታሰርኩት